ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አዎ፣ ከቤት ቤት ሰላም፣ ነበር ሰላም።
የምደውልልህ።
እ?
ከቤት ቤት ነበር የምደውልልህ።
okay፣ ሰላም ነው?
አሁን እግዚአብሔር ይመስገን ተኩላ አናግረህ ነበር live chat ላይ አይደል?
አዎ፣ እሺ እ ትኬት ስትመድብ ማለት ነው over one እና over one point five ሲሆን over one ማለት ሁለት ጎል ቢገባ ታሸንፋለህ ነው።
እሺ፣ over one point five ም ማለት እንደዛ ነው። ሁለት ጎል ቢገባ ታሸንፋለህ። ግን over one ላይ አንድ ጎል ቢገባ ያ ጨዋታ lost እንደሆነ ሳይሆን የሚቆጠረው void ነው የሚሆንልህ። odd ኡ okay፣ ወደ አንድ ይቀየርና ይታረምልሃል። over one point five ላይ ግን አንድ ጎል ቢገባ lost ነው የሚሆነው ያ ጨዋታ ማለት ነው።
የለሽ የሆነ ያደረገ፣ እሺ።
እሺ
እ፣ ስለዚህ ልዩነቱ ይሄ ብቻ ነው፣ አዎ
ሌላ ልዩነት የለም።
ሌላ ምንም የለውም።
okay፣ እ፣ double chance እና draw no bet እንደማለት ማለት ነው።
እ፣ ምን አልከኝ?
double chance እና draw no bet እንደሚለው ማለት ነው እንትኑ።
አዎ አዎ።
okay፣ እሺ፣ ግልጽ ነው። በቃ እሺ፣ አመሰግናለሁ።
እሺ መልካም ቀን።
እሺ፣ thank you